ሄሎ ጤና ይስጥልኝ። አልትራሳውንድ አለ እንዴ? አሁን ምን አልሽኝ? አለ እ፣ በጤና ጣቢያ ስንት ነው?
አሁን ይደርሳሉ አይደለም? በዚህ አቅራቢያ ነው ያለው።
አዎ አዎ፣ አንድ ከሰላሳ ደቂቃ በኋላ ትደርሳለች ታክሲ ይዛ እ እ ምን አልሽኝ?
ልደውል አንዴ።
እሺ እሺ እሺ